ጤና ይስጥልኝ። ስፖርት ነው ባኮ የምንወደው
ሰላም ነው። ብር withdraw አድርጌ አልገባልኝ።
transaction history ላይ ያለባቸው screenshot አድርገው በቴሌግራም ይላኩት።
transaction ደግሞ አልከፍታልኝ። load ነው የሚያደርገው። ምንም ነገር አያመጣም። transaction ሴንት transaction ምናምን ብዬ ስመርጠው አያወጣልኝም። ከትላንት ወዲያ የባንክ የባንክ
እ ባንክ transaction ወደ ቴሌ ብር ነው
ባንክ transaction እሱን ነው የሚመርጡት።
እኮ እሱ እኮ ስመርጠው አ- አልከፍታልኝ አላመጣለ የኔትወርክ ችግር አይደለም አይደል አይደለም አዎ፣ አላመጣልኝ አለ። አሁን ቅዳሜ ማታ ላይ ነው የሚለው አሁን ድጋሚ ሞክሩትና ካልሰራሉት የሚለው screenshot አድርገው በቴሌግራም ይላኩ።
እ፣ ሁሉ ስፖርት ቴሌግራም የሚለው በዚህ አዎ በሰባ ስምንት ቤት መጨረሻ አስራ ስድስት የለውትም።
የለኝም። አዎ።
እሺ ዜሮ ዘጠኝ ሰባ ስምንት ያዙ።
እስኪ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ
ሰላሳ ዜሮ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት አዎ።
እሺ